ይለፍ ይለፍ ይለፍ
አይሰማም hello hello አቤት ሰሙ
ይሰማታል
አዎ ይሰማኛል። የአሁኑ ስልክ አይሰራም። ደውዬልሽ ነበር እስካሁን ተዘግቷል ብዬ አይ እንድ- እንድትደውሉ አይደለም ቴሌግራም ላይ ነው የሚልኩት
ጋብቶኛል። እንትን ቴሌግራም እየከፈታልኝ አይደለም በዛ ስልክ
የእርስዎን setting ኡን አስተካክሉት ይሰራል የኛ
ስንት ነበር ስልኩ?
ሰባ ሰባ ስምንት ስምንት ቤት አይደል?
አስራ ሰባ ስድስት ስምንት ሰላሳ ዜሮ ስድስት
ዜሮ ዘጠኝ ሰባ ስምንት
ሰባ ስምንት
ዜሮ ዘጠኝ ቤት ነው አይደል?
አዎ ዜሮ ዘጠኝ ሰባ ስምንት እ አስራ ስድስት አስራ ስድስት ሰላሳ ሰላሳ ዜሮ ስድስት እሺ